Hello አቤት ጤና ይስጥልን።
እግዚአብሔር ይመስገን ደህና ብስራት and Partners Law Office ነው።
አዎ እሺ እኔ ሀሮን ይባላለሁ። ምደውለው ከ WePlus Technology Solution ነበር።
እሺ እኛ መተግበሪያ ወይም application ነበር develop ያደረግነው።
እህ፣ so እናንተም እሱ ላይ እ፣ ድርጅታችሁን በማስመዝገብ በነጻ ማስተዋወቅ ትችላላችሁ።
okay ከእናንተ የምንቀበለው ምንም አይነት fee ወይም ክፍያ የለም። ከእናንተ የሚ- ከእናንተ ምንም አይነት fee የለም የሚከፍሉት እናንተ እም፣ እም፣ እም።
application ኡን ከ WePlus ከ App Store ወይም ከ Play Store download በማድረግ register ማድረግ አድራሻችሁን እና service ኣችሁን በመጥቀስ ማስተዋወቅ ነው ማለት ነው።
okay okay
ስለዚህ link ኡን መላክም እችላለሁ። App Store እና በጣም Play Store ላይም ይገኛል።
ላኪል እሺ፣ እሺ፣ አመሰግናለሁ። መልካም ቀን።
እሺ